ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም እንዴት ዋሉ?
እግዚአብሔር ይመስገን።
አሜን እግዚአብሔር ይመስገን።
የዛሬውን እንትን ቆርጠን ነበርና እሺ text እናደርጋለን ወይ ደውላለን ነበር ያላችሁን።
ይቅርታ በጣም ወይ ሰዓት አስቸግሮ ለሁሉም ሰው ልከን ነበር።
አዎ፣ አልደረሰንም።
በጣም ይቅርታ በጣም ይቅርታ።
ችግር የለም።
ኢንተርኮንቲኔንታል ነው። አስራ አንድ ሰዓት ነው ፕሮግራሙ የሚጀመረው። ቀድሞ ለመምጣት ሞክሩ።
እሺ፣ ስለዚህ እንትኑ ደረሰኝ ብቻ በቂ ነው።
screenshot ያደረጉበት የከፈሉበት እንትን አዎ፣ አዎ በቂ ነው።
እሺ፣ thank you።
ደውዬ ነው አመሰግናለን። በጣም ይቅርታ።
ምንም ችግር የለም። እሺ፣